እየደወልኩለት ነው። የራሳቸው እሱ ጀሞ የያዘ አይመስለኝም። ማርያም በዚህ በጦረልሽ በኩል ሄዳል ብሎ ወይ ራስ ሰፈር ጭራሽ እዛ እንጃ። እስቲ እጠይቀዋለሁ።
ሄሎ ሄሎ ሄሎ ሉላ አቤት አማን ነው እንዴት ነህ?
አለሁ።
ወይራ ሰፈር ሄዳል እንዴ ዛሬ ወጣ?
እኔ አይደለም ዛሬ እዛ።
እሺ ጀሞ ሰው ልጠይቀሽ።
እሺ ነጻነት የምትባል ጭናሃል ሎሚ እ ነጻነት ሎሚ
ነጻነት እ ሎሚ ሎሜ ነጻነት ሚል ዛሬ እኔ ጋር የለም።
እሺ ሀዊስ ቲማቲም
ቆይ አንዴ እናት፣ ቆይ አንዴ ሀዊ ሚልም የለም እኔ ጋር ዛሬ።
በቃ እሺ ሳድ ሳድ ሳድ ሚልም አልጫንክም አይደል? ሳድ ሚል ከናት ሚል ላይ ሳድ- ወረደ።
ሰዓት ነው አዎ ሳድ ሰዓት ምልም የለም የለም። አ እንካረተችን ሰዓት ምልም የለም።
በቃ እሺ እሺ
ወሰድ